ጤና ይስጥልኝ ማሊባባ
hello
ጤና ይስጥልኝ
እድሜ ይስጥልኝ።
ምን ልርዳዎት?
BYD ኤሌክትሪኩ በባንክ አላችሁ? እንዴ?
BYD አሁን ላይ የለንም። ሰሞኑን ነው የሚገባልን።
መቼ ላይ
ሰሞኑን በዚህ ሳምንት ይደውሉልን።
እንደ information ሰጥኛለች። ምን እንደሆነ እንደ ዋጋቸው ምናምን አይታወቅም።
አዎ አሁን ላይ አይታወቅም። ሲገባ ነው የምናውቀው። አባት OK፣ እሺ፣ እሺ፣ check አደርጋለሁ። እሺ።
እሺ እሺ አባት